አካል ገላገላ እንዴ አካል ገላገላ አካል ገላገላ ወዴ አካል ገላገላ አልፈልግም ፍቅር ወዴ እኔ ካንቺ ሌላ አካል ገላገላ ወዴ አካል ገላገላ አካል ገላገላ ወዴ አካል ገላገላ አልፈልግም ፍቅር ወዴ እኔ ካንቺ ሌላ የአገር ቤቷ ቆንጆ ሸጋይና ማይቷ ብቅ በያገር ልጅ ይሳተፍ ፀሐይቷ የአገር ቤቷ ቆንጆ ሸጋይና ማይቷ ብቅ በያገር ልጅ ይሳተፍ ፀሐይቷ ሳቂ ተጫውቺ ይታይ ጥርስሽ የምንጃር ቆንጆ ሸጋንቺ ነሽ ሳቂ ተጫውቺ ይታይ ጥርስሽ የምንጃር ቆንጆ ሸጋንቺ ነሽ አካል ገላገላ ሆዴ አካል ገላገላ አካል ገላገላ ሆዴ አካል ገላገላ አልፈልግም ፍቅር ሆዴ እኔ ካንቺ ሌላ አካል ገላገላ ሆዴ አካል ገላገላ አካል ገላገላ ሆዴ አካል ገላገላ አልፈልግም ፍቅር ሆዴ እኔ ካንቺ ሌላ ኩታሽን ለባብሰሽ አደስ ተቀብተሽ ብቅ በያገር ልጅ ጫካ ደንደሰሽ ኩታሽን ለባብሰሽ አደስ ተቀብተሽ ብቅ በያገር ልጅ ጫካ ደንደሰሽ አካል ገላገላ ሆዴ አካል ገላገላ አካል ገላገላ ሆዴ አካል ገላገላ አልፈልግም ፍቅር ሆዴ እኔ ካንቺ ሌላ አካል ገላገላ ሆዴ አካል ገላገላ አካል ገላገላ ሆዴ አካል ገላገላ አልፈልግም ፍቅር ሆዴ እኔ ካንቺ ሌላ ሰይም ነሳሳ ቀባን ገራስሽ ዶሮ ማታ በሉኝ እኔው ልጨርስሽ ጠይም ነሳሳ ቀባኑ ገራስሽ ዶሮ ማታ ይበሉኝ እኔው ልጨርስሽ ሳቂ ተጫዎቺ ይታይ ጥርስሽ የምንጃር ቆንጆ ሸጋንቺ ነሽ ሳቂ ተጫዎቺ ይታይ ጥርስሽ የምንጃር ቆንጆ ሸጋንቺ ነሽ ሳቂ ተጫዎቺ ይታይ ጥርስሽ የምንጃር ቆንጆ ሸጋንቺ ነሽ የምንጃር ቆንጆ ሸጋንቺ ነሽ የምንጃር ቆንጆ ሸጋንቺ ነሽ የምንጃር ቆንጆ ሸጋንቺ ነሽ የምንጃር ቆንጆ ሸጋንቺ ነሽ የምንጃር ቆንጆ